ጤናስጥልኝ
ቴለፍ ሊታች ነው ሌላ አቤት በምስኪል ነው መልስጣወት እንትን ማስታወቂያ አውጥቶ ነበረ
የምን ማስታወቂያ የስራ ሴልስ እና ኮንቴንት ክሬተር
እሺ ዩቲዩብ ላይ ነው ያየሁት እና አርቲስት አሉ በዛ አፕላይ ማድረግ ይችላሉ
ምን አልሽኝ እናት እዛ ላይ ማስታወቂያው ላይ link አስቀምጠናል በዛ link apply ያድርጉ አዎ apply አድርጌያለሁ አይ ዘጠኝ አስራ አምስት ዘጠና አስራ አምስት ደውሉ ሲል የሚደወል መስሎኝ ነው እዛ ካረኩ በቂ ነው አዎ በቂ ነው እዛ ካረጉ እንደውልሎታለን እሺ አመሰግናለሁ መልካም ቀን